ጤና ይስጥልን ቤት ቤቴ ነው የምንረዳው።
እንትን ነበረኝ ብዙ ዶላር ነበር ስድስት መቶ ብር በዚህ ስልክ
አዎ፣ ሁለት ስድስት መቶ ብር በዚህ ስልክ ነው
አሪፍ ነው
አዎ፣ በዚህ ስልክ ነው
እሺ፣ አንድ ደቂቃ እሺ፣ check ላድርግልህ።
offer ይላል
እሺ፣ confirm አደርግልሃለሁ። check ላድርገውና የለም ያ ሄሎ ሄሎ በዚህ ስልክ አካውንት የለም እያለኝ ነው። ልክ ነው ቁጥሩ?
ኧረ ልክ ነው
ዘጠኝ ሀያ አርባ ስድስት ሀምሳ ሶስት ስልሳ ሶስት አዎ
እሺ ሁለት ሺ ስድስት መቶ ወደ ብሩክ ግርማ ሀያ አርባ አዎ።
ስድስት ሀምሳ ሶስት ስልሳ ሶስት ትክክል።
እሺ confirm አድርጌልሃለሁ። process አድርገው ስጨርስ ይገባልሃል እሺ እና እኔ የምልሽ ማለት ነው ወይ ለማውጣት ስትፈልግ አሁን አስር ሺህ ብር በአንዴ ከላኩት እንትን አይልም እንዴ ምን አይሉም just እኛ ጋር ደውለህ confirm ማስደረግ ነው እንደዛ ይገባልሃል።
ማስደረግ ነው አይደል?
አዎ እሺ አዎ እ፣ በቀን እስከ እስከ ምን ያህል ማውጣት ይቻላል?
መቶ ሺህ ብር ለመቶ ሺህ አዎ እሺ ተደወልን። አመሰግናለን። መልካም ቀን አመሰግናለሁ።
እሺ